እባክህ ልታዘዝ? ልታዘዝ? hello
ሄሎ ድር ገበያ ምን ልታዘዝ እባክዎትን?
ጫማ ገበያ ናት።
አዎ ድር ገበያ በቴሌቪዥን የተመለከቱት መለያ ኮድ ይነግሩኛል?
okay እሺ።
መለያ ኮዱን ይገኛል። ይቅርታ ይሰማል?
አዎ አዎ ይሰማል።
መለያ ኮዱን ይንገሩኝ እባክዎትን።
እሺ እሺ። እ፣ ግን እንትኑ ቦታው ደስ ይላል።
ይቅርታ ስንት ምኖረው ደ- ምኖረው ደስ ይላል።
ደሴ ያሉበት ድረስ በፖስታ ቤት እንልካለን። ኢትዮጵያ ውስጥ እየሰራ ነው የምንገኘው በፖስታ ቤት እሺ ኮዱ ሀያ አንድ አራት ዜሮ ሶስት
ሀያ አንድ አራት ዜሮ ሶስት እሺ እ፣ የሚገኙት ደሴ ነው።
ደስ ይላል።
እሺ ስንት ቁጥር ጫማ ነው የሚያደርጉት?
ሰላሳ ዘጠኝ ሰላሳ ዘጠኝ እሺ ስሞትም አለ በል ሙሉ ስሞትን በሁሉ በለጠ
ይቅርታ ሁሉ በለጠ አበበ
በሁሉ
በሁሉ
እሺ
በለጠ
እሺ
አበበ
አበበ አዎ።
እሺ በሁሉ እ፣ ስለደወሉ እናመሰግናለን። መልሰን ነገ እንደውልታለን። እሺ እሺ፣ እናመሰግናለን።
እናመሰግናለን።